ነበር
እንትን ነበር ቨርቹዋል የተጫወት
እሺ
የመደብኩት በልቶ ነበር ግን
እሺ ትኬት አይዲውን ይዘውታል
ስክሪንሹት አድርጌው ነበር ነገር
እሺ እንገሩኛ
ID ውን ነው እሺ ወይ ደግሞ screenshot ያደረጉትን ቴሌግራም ላይ ላኩልን እዛ website ኣችን ላይ ቴሌግራም ምልክት አለች እዛ ላይ ላኩልን
እንደዛ ይሻላል አዎ screenshot ያደረኩትን
አዎ
እሺ እንትን ቦነስ ሀምሳ ብር ይላል ግን አያስጠቀመኝ
አንድ ነጥብ አራት በላይ የሆነ odd እና ዘጠኝ ጨዋታ ይመድቡና ያስጠቅሙታል። አቪዬተር ደግሞ መጫወት አይቻልም በሱ
እዚህ አንድ ነጥብ ምናምን odd የሆነ እሱ መጉረት ይችላለሁ ከአንድ ነጥብ አራት
በላይ
አዎ